ከላት ነው የተደለደለው ምን ያለው ከላት ነው የተደለደለው ስንቱን ብርቱ ፈታው ስንቱ ነው እጃጀው ብሪቱ ብሪቱን ብሪቱ ኮረዶ ብሪቱ ኮረዶ ዝኖ ሰፊ ነው አሁዬ ወዳጇ ኮረዶ ወዳጇ ኮረዶ እንግድን ብሄድ ድንገት ሳያስበው ድንገት ሳያስበው ብሪቱን ከጎኑ አሆሆ የሸጠ ኮሮ ነው የሸጠ ኮሮ ነው ብሪቱ ብሪቱ ብሪቱ ኮረዳው ዝናዋ ሰፊ ነው ወጥቶ ጠንከረዶ እንግዲህ ልብሄድ ድንገት ሳያስበው ብሪቱን ከጎኑ የሸጠ ኮሮ ነው ይ ብሪቱ ይ ብሪቱ ችቦታም አይደምቆ ጉንቅጥ አያገኝ አራዳው ይፈዛል ነው ብሪቱ ብሪቱ እስክትገኝ ብልጉ ሲያገኝ አዘር ይመታላታል አብዳለ ተገኘች ወ ብሪቱ እንዳትከርከት ተይ ብሪት ወ ብሪት ተይ ብሪት ወ ብሪት ምን ያለው ከላት ነው የተደላደለ ምን ያለው ከላት ነው የተደላደለ ስንቱን ብርቱ ፈታው ስንቱን አወጃጃል ምን ያለው ከላት ነው የተደላደለ ምን ያለው ከላት ነው የተደላደለ ስንቱን ብርቱ ፈታው ስንቱን አወጃጃል የብርቱ ወዳጅ እህህ ሲመሽ ባየው ገባ ሲመሽ ባየው ገባ ማለዳ ራስ ምታት እህህ እንዴት አገኘባት እንዴት አገኘባት ስነግረው ያልሰማኝ አሆሆ ብጠራው የናቀኝ ብጠራው የናቀው ብሪቱ ጋር ብውል እህይ ምን ልታዘዛለኝ ምን ልታዘዛው አለኝ የብሪቱ ወዳጅ ሲመሽ በማው ገባት ማለዳ ራስ ምታት ንዴት አገኘበት ስነግሮ ያልሰማ ብጠራው የናቀመኝ ብሪቱ ጋር ብውል ምን ልታዘዛለኝ አሃይ ብሪቱ አሃይ ብሪቱ ቁጠባና ቁሙ መንገድ ባያውቁባት እንዳራለው በሊት ወ ብሪቱ ብሪቱ መዝጊያ ናት ብሪቱን ጨብጦ ብል ብል ባያምረው ያራዳ ልጅ ወረት ወ ብሪቱ ካዝና በጠበበው እተይ ብሪት ወ ብሪቱ እተይ ብሪት ወ ብሪቱ ምን ያለው ከላት ነው የተደላደለ ምን ያለው ከላት ነው የተደላደለ ስንቱን ብርቱ ፈታው ስንቱን አወጃጁ ምን ያለው ከላት ነው የተደላደለ ምን ያለው ከላት ነው የተደላደለ ስንቱን ብርቱ ፈታው ስንቱን አወጃጁ ራስን አኩርቱ እህህ ደረጃው ነውት ቸልተው ከበዛው ጣል ጣል ከወረጎ ጣል ጣል ከወረጎ በዋዛ ትገኝም አጓጉል ቢጠቆ ታጓጉል ቢጠቆ ሁሉም በወግ ሲቆል ኑሮ ይደረጃል የብርሌቱ ጤና ለአገርም ይበጃል ይሄ ሳይሆን ቀርቶ በንጥላት የትም ህመሟት ሆኖ ነው መድኃኒት የላትም አይ ብርቱ አይ ዙሬቱ ብል ሰው ሲያገኛት ዘዴም ጠላጸላ አብዳ እንዳትጠፋ አዎ በሬቱ እንዳትገንዳስራታል በብርቱ ፍቅር አጉልቶ መባዘን አመሏን አጥቶ አዎ በሬቱ እንኖር ተጋግዘን እተይ ብሪት እዎ ብሪት እተይ ብሪት እዎ ብሪት እተይ በሬት እዎ በሬት እተይ በሬት እዎ በሬት